ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
አዎ፣ ይስጥልን።
አለን ምን ልብዛት
ሜሴጅ ላይ ያው ብር ብር ፈልጌ ነበር
ምን አሉ?
በዘር ፈልጌ ነበር ይቅርታ ድምፆት አይሰማም።
ብር ለመበደር ፈልጌ ነበር ብር ለምን ምን ለማለት
መበደር
hello
አይ ይሰማል ይሰማል እሺ ምን አሉ?
ብር ለመበደር በዚህ ቁጥር አስገብተው ፈልጌ ነበር
ይቅርታ ይሄ የቴሌቪዥን game አገልግሎት ነው።
በዛ መልእክቱ ደርሶን ቁጥር አስገብተው ይደውሉ ስላሉ አ፣ ይሄ ቴሌቪዥን game ነው። game ኦችን ሲጫወቱ ላፕቶፕ ስልክ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ። game ኦችን